ሄሎ ጤና ይስጥልን።
ሄሎ ጤና ይስጥልኝ። ሰላም ነው።
ሄሎ ጤና ይስጥልን።
ሄሎ ጤና ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን። Donkey Tube ነን።
አዎ ለመመዝገብ ፈልጌ ነበረ።
ይቻላል።
ምንድን ነው ማድረግ ያለብኝ?
እም?
ምንድን ነው ማድረግ ያለብኝ ማለት እዚህ ኦንላይን ነው ወይስ መጥቼ ነው የምመዘገበው?
አይ እኛ መዘገብን እየመዘገብን ያለ ነው። ማስታወቂያውን በደንብ ተረድተውታል።
ያ- ወጌሻ ነው የወጌሻ የ YouTube course ማለት ነው ትምህርት ነው።
okay፣ በጣም አሪፍ። ስሞትን አንዴ ይንገሩኝ።
ሀብታሙ
ሀብታሙ ማን ሀብታሙ መስቀሉ
ማን?
መስቀሉ መስቀሉ
እሺ፣ አድራሻው የት ነው?
ደብረ ዘይት ቢሾፍቱ
ይቀርቦታል? አዲስ አበባ
ቦሌ ይሄም ይቀርበኛል። የት የት ነው እንትን የለ ሀ- ሀያት ነው የኛ።
አያት አዎ ሀያት። ስልኮትን አንዴ ይንገሩኝ። ዜሮ ዘጠኝ ሀያ አምስት ሀምሳ ሶስት
እሺ
ዜሮ ዜሮ ዘጠና ስምንት
okay፣ ዘጠና ስምንት እሺ፣ ፎቶን ሽንገር ዘጠና ስምንት አሉኝ። እሺ፣ ማስታወቂያውን በመጀመሪያ ያዩት
አይ በቲቪ ላይ ነው ምን አሉኝ?
ማስታወቂያ ያየሁት። በቲቪ እና TikTok ላይ ነው እ፣ ያየሁት። እንትን ሻወር ገብታ ሄሎ